ሄሎ ሄሎ፣ ወዬ ከቴሌቪዥን ነበር የምደውልልዎት።
እሺ አገባኝ እሺ፣ ይኸውልዎት ዘጠኝ ሰዓት ከእኛ ጋር ት- ትላንትና የተቆረጠቦት አራት እ።
ጊዜ አስር ብር አርባ ብር ብቻ ነው የተቆረጠቦት። ከዛ አ-
እ፣ የመጨረሻውን unsubscribe ያደረጉት ዘጠኝ ሰዓት ከሀያ አ- ስድስት- ከሀያ ስድስት ደቂቃ ላይ unsubscribe አረጉና ድጋሚ subscribe ሲያደረጉ ግን አሁን እዚህ ጋር ድጋሚ እንትን ሲሉ አልቆረጠቦ እኛ ጋር አራቴ ብቻ ነው የቆረጠቦት። አሁን መጨረሻ ላይ አለኩ አንድ unsubscribe ያላረጉት አለኩ
እኮ አልፈ- እኮ አ- አ- እንደዚያ አድርጊቼው እኮ አልፈ- ከዚያ አድርጊቼው እኮ አልገባብል ስላለኝ ነው እኮ እህቴ።
አይ አላረጉትም። እዚህ ጋር አሁን እ፣ ደንበኝነቱ ሳምንታዊ እ።
አላደረጉትም እኮ unsubscribe አላደረጉ
እሺ አድርጓለሁ። እሺ መጨረሻ ላይ ያደረጉት ዘጠኝ ሰዓት ከሀያ ስድ- እ፣ ዘጠኝ ሰዓት ከሀያ ስድስት ያደረጉት እንዳልኩት እርሶ መጨረሻ ላይ ሰጠኝ ያሉት ሰጥቶታል። ግን እ።
አሁን አንድ ደግሞ ሳምንታዊ subscriber ናት፣ እሱን አላደረጉትም። unsubscribe ማለት ነው።
እሺ እሺ አድርጓለሁ። እሺ እና ፋይሉን ቀይሬልኝ በቃ።
እሺ አሁን በደወሉበት መስመር ነው።
አዎ እሺ